ሰላም ካንተ አግኝቷል በጥያቄ ሁሉ ጌታ ጣልቃ የገባ ነገሬን አሳምሮ አየ በደስታ ነባ ትላንትናም ዛሬም አንተው ነው ያለህ አምናና ሳልፈ ለዚህ ያደረሰ ለነገም አልፈራም አንተ ያለህልኝ ግራ ቀኝም ሳልል ጸንቼ ቆምኩል ሰላም ሆንከኝ ሰላም ሆንከኝ ሰላም ሆንከኝ ጌታዬ ሰላም ሆንከኝ እረፍት ሆንከኝ እረፍት ሆንከኝ እረፍት ሆንከኝ አባቴ እረፍት ሆንከኝ